አሁን አጥፍቶት ነው የወጣ ይመስለኛል።
ሄሎ እንችላለን ወይ
እ
እኔ ምልክ ንጉሱ
ወይ እስኪ አገናኘኝ። በርገር ነው እኮ ኦርደሩ። ምንም ዳቦ የለም ጭራሽ። ስለዚህ በርገር አይሰሩም ነው እንደዛ ነው።
አ መሰለኝ አዎ፣ ዳቦ አልባሳል አስ- እስኪ አገናኘኝ ድጋሚ ከይቅርታ ጋር አልቀረም ተረዳተዋል።
ቤቱ እራሱ አንድ ሰው ነው ያለው እና ሶስት ቢዚ ሆነዋል በጣም እስኪ አንድ ጊዜ ይበላት።
አንድ ጊዜ ነው አንድ ጊዜ እያለችሽ ነው። እሺ፣ እሺ ብላሻል።
ሄሎ ሄሎ ሄለው ጤና ይስጥልኝ እናቴ።